ሄሎ
ሄሎ ሰላም ጤና ይስጥልን ቤት ቤት
ቤት ቤት ነው። ስንት ጊዜ ደውል ሶስት መቶ ስድረው ማታ አሁን አል ስንት ጊዜ ደውል
እሺ፣ አንዴ መስመር ላይ ጠብቀኝ። እሺ፣
እሺ።
ጤና ይስጥልን ቤት ቤት ቤት ነው የምንረዳው።
አዎ ወስድረው ወስድረው አልገቡም። ቴሌብር የለም ባቻዋታ ውስጥ የለም።
በዚህ ስልክ ነው
አ በዚህ ስልክ ነው። ስንት ጊዜ ስንት ብር ደውል ነው?
ሶስት መቶ ነው። ሶስት መቶ ብቻ ነው።
አንዴ ጠብቀኝ። እሺ፣ መስመር ላይ ስንት ጊዜ መስመር ነው? እኔ ካርድ የለም። ስንት ጊዜ ደውል ቤት ቤት እሺ፣
አዎ፣ በእናትህ ሶስት መቶ ብቻ ነው።
እሺ፣ እሺ።
በካርድ ነው ኤይት ኤይት ዚሮ በካርድ ቢ- ካርድ ብቻ ነው። አምስት ብር አንድ ጊዜ ደውሎ ከ- አምስት ብር ካርድ ነው። አናት ስፖርት
እሺ፣ እገባለሁ። እሺ፣ ትንሽ ጠብቀው። ለቻፓ ሄሎ።
ቻባ ቻባ ጥቁር አለ
አዎ፣
እ፣ ዜሮ ዘጠኝ ስልሳ
እ፣ ዜሮ ዘጠኝ ስልሳ ሰባ ሁለት
ዜሮ ዜሮ ዜሮ ዘጠኝ ስልሳ ሰባ ሁለት አርባ ሁለት ሰባ ሁለት
አርባ ሁለት ሰባ ሁለት አዎ፣
እሺ እሺ። አሁን ደውል።
እሺ፣ እሺ።
መልካም መልካም ቀን። እሺ።